Hello ጤና ይስጥልኝ ቤተሰብ እስራኤል ነኝ በኮም ደርዳው
ኮድ አስራ ሶስት
እሺ አንዴ ቆይ አስራ ሶስት
ዘጠና ስድስት እሺ ሀያ ሀያ አምስት እሺ ሀያ ሰባት እሺ አስራ ሶስት ዘጠና ስድስት ሀያ አምስት ሀያ ሰባት
አምስት እሺ ይሄ ሁለት ጨዋታ ነው የወደቀው እና ተመላሽ የለውም ሌላ አላችሁ
ሌላ አለ እሺ
አስራ ሶስት እሺ
ሰባ ዘጠኝ እሺ
ዘጠና ሰባት እሺ ሀያ ስምንት
አስራ ሶስት ሰባ ዘጠኝ ዘጠና ሰባት ሀያ ስምንት አይደለ
አስራ ሶስት
አስራ ሶስት ሰባ ዘጠኝ ዘጠና ሰባት ሀያ ስምንት ልክ ነህ እኮ ይሄኛው ስድስት ጨዋታ ነው የወደቀው ስድስት አዎ ሌላ አላችሁ ሌላ
እሺ ንገረኝ አስራ ሶስት እሺ ሰባ ዘጠኝ እሺ
ሰማንያ ሶስት እሺ ሰባ ዘጠኝ ሰባ ዘጠኝ ይሄ አስራ ሁለት ጨዋታ ነው የወደቀው
እሺ እሺ እሺ ሌላ አላችሁ እንዴት check የማደርግላችሁ ነገር አለን እሺ አስራ ሶስት እሺ ሰባ ዘጠኝ እሺ ዘጠና ስምንት ዘጠና ስምንት ስልሳ አምስት ስልሳ አምስት እሺ አራት ጨዋታ ወድቋል እዚህ ጋር
አራት አዎ አዎ
መጨረሻዎች ብቻ ሌላ ችግር የለም የለውም ችግር የለውም እሺ አስራ ሶስት አስራ ሶስት እሺ ሰማንያ እሺ
ሰላሳ እሺ ስልሳ ስድስት
ይህም ስድስት ጨዋታ ነው የወደቀው ስድስት አዎ እሺ እሺ መልካም ቀን ይሁንላችሁ እሺ